ነፍ
የሆነ ገንዘብ አርባው እስካሁን አልገባም።
እሺ በቻፓ ነበር አይደል?
አይ በፔስት ቤት ነው።
አዎ የቻፓ ነው። የቻፓ የቻፓ ሲስተም እሺ አ- አሁን ላይ ትንሽ ችግር ገጥሞታል እና እያስተካከለ እሺ።
ነው የቻፓ። ስለዚህ አስተካክለው እስከሚጨርሱ ድረስ በትዕግስት ይጠብቁን። እሺ እሺ ለጊዜው ለጊዜው በሳንቲም ፔ እና ሌላ አማራጮች ይጠቀሙ።
እሺ እሺ እሺ እሺ መልካም ምሽት።